Nice to meet you.
ሌላው ሰላም ነው።
መለጣው
እ፣ ሁሉ ስፖርት ነው።
አሁን
አ ትናንትና በዚህ ብር ወደ ቴሌ ብር ብር አስገብቼ
እሺ፣ አለ በቃ ብሩን ቆርጣለና ወደ ቴሌ ብር አልገባለኝ።
የስልኮትን ላውድ ያጥፉት።
እሺ ለማለት ይችላል።
እሺ፣ በቴሌግራም አሳውቀውን ነበር።
እ
በቴሌግራም አሳውቀውን ነበር አ የቴሌግራም አላሳወቅኩም ነበር።
እኮ ይላኩልን። በቴሌግራም ዊዝድሮ አድርገው ነው አይደል? ያልገባሉ አ ከተቀናሽ ስክሪንሻቱን
ስክሪንሻት አድርጌ ላከው።
አ እሺ